ሄሎ ሰላም ጤና ይስጥልን ቅዱስ አዎ ከዊፕላስ ነበር ምደውለው የእኛን application አውርደህ ነበር አዎ ለአሽከርካሪነት ነው ወይስ ለተጠቃሚነት
ለተጠቃሚ ነው።
እሺ አንተ ያወረድከው አሽከርካሪዎች የሚመዘገቡበትን ስለሆነ ብዙም ግልጽ የሆነ ነገር ማግኘት አልቻልክም አይደል
አዎ ዊፕላስ solution user የምትላለች ለተጠቃሚዎች የምት- የተዘጋጀ የምንሰጣቸው አገልግሎቶች ያሉበት አሸናፊ የሚያደርገውን referral code ያለበት እሱንም አይተሃል አይደል አዎ አሸናፊ የሚያደርግ referral code እንዳለ
አዎ አዎ እሱንም በቃ ዊፕላስ solution user የምትለውን አውርዳ register አድርግና ለጓደኞች invite ባደረግክ ቁጥር እኛ ጋር እየተያዘልህ ይሄዳል ማለት ነው። እሺ መልካም ቀን ይሁንልህ።